hello ጤና ይስጥልኝ። hello አብሮሽ ደለ
ምህረት ከጅብጅብ ነው የደወልኩልሽ።
እሺ ትናንትና product ተቀብሎ ነበር አይደለ? ከኛ
ያው አጃክ?
ተቀብያለሁ።
okay።
አዎ።
ኮዱ የሉትም አልሰጡትም ለ driver።
code አዎ ምንድነው አይታይም ነበረ። ደውዬ ነበረ call center ኣችሁ ላይ ይመስለኛል okay።
ተነጋግራችሁ ምናምን። አዎ okay እሺ፣ ኮድ ልንገሩትና ለ driver ኡ ይልኩለታል።
የመቼ የሆነ የትላንት ነው።
የአጃክሱና ዋው እሺ ንገረኝ። ሄሎ